ሄሎ
ሄሎ ሄሎ፣ አቤት።
ሰላም ነሽ?
እግዚአብሔር ይመስገን።
ሚሊዮን እባላለሁ። እንትን group create አድርጌ ነበረች ፒችክስ እሺ፣ ግን መልሶ የራሴ group ራሱ ጠፋ። እንደገና ሌላ ሰውን በኔ add እንዲያደርጉ እንትን ለማለት ስል የኔን group ማግኘት አልቻሉም። እኔም የራሴን ራሱ እያጫወት ስልክዎትን ይንገሩኝ እስኪ። ይቅርታ።
ዘጠኝ አስራ አንድ እሺ፣ አርባ አንድ እሺ፣ ሀምሳ አራት ሀያ ሰባት
ምን ነበር order እያደረጉ ያሉት?
ጥቅል ጎመን
okay order አድርገዋል እኮ already complete ሆኗል። አምስት ሰው ነበር የሚያስፈልገው፣ አምስት ሰው ገብቷል።
አምስት ሰው ገብቷል።
አምስት ሰው ገብቷል። አዎ ሚሊዮን በሚል እ ሚሊዮን በሚል አዎ ሚሊዮን group creator ነው። ከዛ ውድነሽ አዎ ተስፋ
ተስፋ ማቴዎና አሚር ገብተዋል።
አሚር አ
አሚር እነሱን አላውቃቸውም። ውድ ነሽ okay። ሌላ ሰው እንትን ብሎ ነው አ ሌላ ሰው የማያውቁት ሰው ገብቶበት ነው።
okay።
የሚፈልጉት ከሆነ
አዎ check አድርጊያቸው product ኡን እርስዎ መውሰድ ይችላሉ።
ከሆነ ይወስዳለው። ግን ያው ውድ ነሽም ብቻ ነው። ሌሎች ሶስት ሰዎች ይቀሩኝ ነበር።
እ ግን እንትኑ ጠፋብኝ። ለካ already full አድርጎት ቆይ እስኪ አንዴ ልደውልልዎት፣ ሁለት ደቂቃ ይታገሱኝ።
በቃ ኪሎን check አድርጊልኝና ያዘዙትን ያህል እንትን ልሻለሁ።
እሺ እሺ፣ check ላድርግ አንዴ።
ችግር የለም። እሺ።
እሺ